ተቋረጠ። ምን አለች? ምን ልንገርሽ? ይቆራረጣል።
አሁንስ
አሁን ይሰማል።
ስሙን ንገረኝ።
ስሙ ካለ ጣሰው፣
ማን አልከኝ?
ካለ ጣሰው፣
ካሳው
ካለ ጣሰው።
በጣም ግን አልተሰማኝም።
እ እ እ አልሰማሁኝም። ስሙን ንገረኝ።
እ የባለ እንትኑን አይደለም የምነግርሽ ስሙ።
የባለ ታሪኩን ማለት ነው።
አዎ ታለ ጣሰው፣ ታለ ሆኖ ጣሰው፣ ጣሰው።
እሺ፣ ስልኩ ንገረኝ።
ዜሮ ዘጠኝ
እሺ፣ ዘጠኝ አርባ ሰባት እሺ፣ ሰላሳ ስድስት ሰማንያ ዘጠኝ ሰባ ስምንት ያን ድጋሚ ሰባ ስንት ነው ብቻ?
መጨረሻው ሰ- ዜሮ ዘጠኝ አርባ ሰባት ሰላሳ ስድስት ሰማንያ ዘጠኝ ሰባ ስምንት አዎ፣ ሰላሳ ስድስት ማለት ዘጠኝ ሰባ አምስት አዎ ታለ ጣሰው የአበባ ይባላል።
ነገር አዲስ አበባ ነው የሚኖረው።
እሺ፣ ደውላለሁ።
እሺ እሺ